አላስተካከለም እኮ እንትኑ ወደ ደስ ቤት ልኬ ማለት አልመጣኝም። እሷ ምን ነበረ?
ብር
ስንት ብር ነው እንድመኝ?
መጀመሪያ ስድስት መቶ ከዛ አራት መቶ አዎ እ
እሺ ትልክልናለህ? እንድሜ ምን ትልክልናለህ? ቴሌግራም ላይ
በቴሌግራም ልካለሁ እኮ ልካል?
አዎ እሺ እሺ
ናስር
እሺ ናዝር- check እናደርገዋለን። እሺ እሺ እሺ
ናስር እ፣ በዚህ በዚህ አይደለም ቁጥሩ ቁጥሩ ዜሮ ዘጠኝ ሰማንያ አምስት እኮ ነው። በዛ ነው ስራ።
ገባኝ። እሺ ትንሽ ጠብቀን አባ
እሺ
ቤቲ ፌስቡክ አ- ላይ